አይ ዝናብ ሊዘንብ ነው።
ስፖርት ነው በቃ ነው። ሄሎ ሄሎ ወይ ሰላም ነው?
እግዚአብሔር ይመስገን።
እንትን ሜል ድሮ አድርጌ ነበር በውሉ አካ እሺ ወደ ወደ ቴሌብር ዊዝደው ለማድረግ በማል ጠፋብኝና ወደ ቴሌብር አልደረስም። አካውንት ላይ ተቆረጠ ውሉ ላይ
እሺ ከሁሉ ስፖርት አካውንቶች ላይ more የሚለው ላይ እ?
ከገቡ በኋላ
እ አይ አልቆይም።
ሁሉ ስፖርት account ዎ ላይ more የሚለው ላይ ከገቡ በኋላ ከ transaction history ላይ ያልገባልዎትን screenshot አድርገው ይላኩልን።
በ- በምን ላክልህ? በሁሉ በቴሌግራም።
እንትኑ ቴሌግራም ልክ ያለኝ የሆነ ሰዓት ላይ መቼ
እ፣ አንድ ሶስት ቀን ይሆናል። ሰው ሰው ጋር እያወራ ነበር ላክልኝ ማነው ብሎኝ ጉዳይ?
ልክ ያለኝ ማንም እ?
የቴሌግራም ስሙት
ቴሌግራም ስሙ ውሉ ስፖርት ብሎ ከዚህ ነው ያወጣው ከውሉ ስፖርት የእርሶ የሙ- የቴሌግራም ስም ማን ነው?
አ ሎል ሎል ነው ሎል
የራተ ማለት ነው።
ማን ነው የሚለው? ሎል
ሎል ኤል ኦ ኤል ኤል ኦ ኤል በእንግሊዝኛ ኤል ኦ ኤል እሺ አ በቃ
አ ቱት አባቱ ቱት
ቱት ባያክ ቲ አ ተራ ተራ
የትኛው ነው ብሩ?
እ ብሩ የትኛው ብሩን ነው?
ሶ- እ፣ ሶስት መቶ ሀያ ብር ነበር ወልደው ያረኩት ሀያ እም፣ አ በቀን አስራ አምስት በዚህ ወር
እሺ በድጋሚ አስተላልፍልዎታለሁ። በትዕግስት ይጠብቁ። መልስ እናገኝ እዛው ቴሌግራም ላይ እናሳውቅዎታለን።
እሺ ቴንክ ዩ መልካም ቀን።
እሺ